ሌላ ሞዴል ይሰራል።
ሄሎ ጤና ይስጥልኝ ችብችብ ሄሎ ሰላም ነው ሰላም
አለን ይመስገነው። ትላንትና እሁድ ያዘዝኩት እቃ ነበረ።
እሺ ከዛ- ትላንትም ሰሞኑ እንዳለ እያመለከትኩ ነበረ። ዛሬ ይመጣል ተብሎ ነበር እንደወጣ ለማረጋገጥ ነው።
እሺ ማታ ተደውሎልዎት ነበር አዎ እሺ ማን ነው የሚለው ስሞት ኤፍሮን
ኤፍሮን እ፣ ቦሌ እ፣ ቡልቡላ ነው አይደል ቡልቡላ ዘጠና ሶስት አዎ ቲማቲም አምስት ኪሎ ሽንኩርት አስር ኪሎ እና ኪሎና ድንች አምስት ኪሎ አዎ ዛሬ ወጥቷል ይመጣል
አልደወሉልኝም። የሹፌሩን ስልክ ትሰጠኛለህ? እ- እ- ሰኞ ዕለትም ወጥቷል ብለውኝ አልደ ሳይደውልልኝ ቀረ።
አዎ ይሄ በ PDF ነው የወጣው ማለት እ፣ complain ቀርቦ በ application ሳይሆን ያልመጣላቸውን ለብቻ አውጥተን ነው የምንልከው እና okay ማን እንደተመደበ አላውቅም ግን ጠይቄ እነግሮታለሁ እሺ መልሼ እደውልሎት ቆይቼ ልደውል እኔ እደውልሎታለሁ እሺ አሁን check ላድርግ።
ደውል።
እሺ እሺ